ተቀምጠሻል ከሆዴ ገብተሽ ተቀምጠሻል ካንጀቴ ገብተሽ ነይ በፈረስ ነይልኝ በፈረስ ነይ በፈረስ ነይልኝ በፈረስ አሃ ካለሁበት ድረስ ይገርምሻል ስስቴ ኮነሽ ይገርምሻል ጭንቀቴ ኮነሽ ይደንቅሻል ስጋቴ ኮነሽ ስቸገር ስንገላታ ሲጎልብኝ ልማዴ ይህ ክፉ መናፈቅ ሲመዝብኝ ጎራዴ መላ በይኝ እያለ ይጠብቅሻል ሆዴ ድረሽልኝ እያለ ይማጸንሻል ሆዴ ዳማ ሀሳብ ሰውነቴ እቲ ዳማ ያድቆ ይጣለው እቲ ዳማ እንደው ነገ ዛሬ እቲ ዳማ ይሻለኛል ስለው እቲ ዳማይ ባሰበረታብኝ እቲ ዳማይ ፍቅሬ መላሜለው ስብራቴ ጸንተው ደክሜልሻለው ድረሾጌሻዬ እጠብቅሻለው ድረሾ ጊሻይ አሃ እጠብቅሻለው ድረሾ ጊሻይ አሃ እጠብቅሻለው በፈረስ ነይ በፈረስ ነይልኝ በፈረስ አሃ ካለሁበት ድረስ ተቀምጠሻል ከልቤ ገብተሽ ተቀምጠሻል ከሆዴ ገብተሽ ተቀምጠሻል ካንጀቴ ገብተሽ ነይ በፈረስ ነይልኝ በፈረስ ነይ በፈረስ ነይልኝ በፈረስ አሃ ካለሁበት ድረስ ይገርምሻል ስስት ኮነሽ ይገርምሻል ጭንቀት ኮነሽ ይደንቅሻል ስጋት ኮነሽ ሲርበኝ ከገበታው ቆርሼ ከምቀምሰው ሲጠማኝ ከማድጋው ቀድቼ ከምቀምሰው ያንቺ መምጣት ነበረ አንጀቴን የሚያርሰው አንቺው ብትመጭ ነበረ የኔ አንጀቴ የሚርሰው ዳማይ ሰርች እንዳልበላ እቴ ዳማይ ከፍቅርሽ ወገኝ እቴ ዳማይ መምጣትሽን ስጠብቅ እቴ ዳማይ ባንቺው ተማመኝ እቴ ዳማይ እንዳልቀር መሃል ቤት እቴ ዳማይ ሁለት ያጣሁኝ ስራም እንዲሰራኝ እንዲያርፍልኝ ልቤም በፈረስሽ ደርሰሽ ገልግይን ካሳቤም በፈረስሽ ደርሰሽ አሃ ገልግይን ካሳቤ በፈረስሽ ደርሰሽ አሃ ገልግይን ካሳቤ ወንዙን ሸንተረሩን ገመገሙን ዞረሽ ጫካውን ሳትፈሪ ካለሁበት ድረሽ ጫካውን ሳትፈሪ አሃ ካለሁበት ድረሽ ጫካውን ሳትፈሪ አሃ ካለሁበት ድረሽ ጫካውን ሳትፈሪ አሃ ካለሁበት ድረሽ